Hello ጤና ይስጥልኝ ማሊ ፓፓ።
አብሮ ይስጥልኝ። ስልክ ፈልጌ ነበረ የ- የምን የኢቴቴ ወተት
ማን ወተት አሉ?
ኢቴቴ
እቴቴ።
አ
እሺ ይጠብቁ መስመር ላይ እያወጣሁለት ነው።
እሺ Hello
መስመር ላይ ናት።
አዎ እየጠበቅኩ ነው።
ዜሮ ዘጠኝ ስልሳ ስድስት
ስልሳ ስድስት ሀያ አንድ
ሀያ አንድ ሀምሳ አንድ
ሀምሳ አንድ አስራ ሰባት
ሌላ እድል አለ?
ዜሮ ዘጠኝ ሀያ አራት
ሀያ አራት አርባ አራት
አርባ አራት አርባ አርባ
አርባ አርባ እ፣ አ።
በዚሁ አጋጣሚ እስቲ የ እንትን ሆላንድ
ሆላንድ አ እሺ ጠብቁኝ አንዴ